ይስጥልኝ ቤት ቤት ጤና ይስጥልኝ። አምስት ሺህ ብር withdraw አድርጌ ነበርና አየር ላይ አሁን እንትና ላይ አልገባልኝም።
በዚህ ስልክ ነው።
አ በስልክ አሁን ሁለት የአምስት አምስት ነበር ያደረኩትና አንደኛው ገብቷል፣ አንደኛው ቆሟል።
እሺ check አድርገው።
እሺም orange አለ እንዴ? ጨምራት
ቴሌብር account ዘጠኝ ዘጠና አንድ ሰማንያ ሀያ ሰባት አስራ ስምንት ላይ ነው የላከው።
አዎ አዎ ማይ confirm አድርጌልሃለሁ ገብቶልሃል። እሺ check እሺ አመሰግናለሁ እሺ መልካም እሺ እሺ እሺ